ጤና ይስጥልኝ። ስፖርት በኮ ምንድርደው
እግዚአብሔር መንገስ እህቴ ትናንት ማለት ነው ዊዝድሮ አድርጌ ነበረ እና ዊዝድሮ ያደረኩበት ብር ወደ የት እንዳስገባው ወደ እኔ አታስገባው
እሺ ትራንዛክሽን ሂስትሪ ውስጥ ይግቡና ያስተላለፉበትን ስክሪንሻት አድርገው ቴሌግራም ላይ ላኩልን።
እሺ ሁለተኛ ጊዜ ነው እንደዛ የሚያደርገኝ። ባለፈው ሶስት መቶ ወደ እንትን ገብቼ ወደ ምንድን ነው የሚባለው ወደ ብዬው በዛ እንደሞትና ወደ ሲቢ ሲቢ ብር ብዬው ሁለት ሺህ በቃ እንትን አደረገልኝ።
እሺ ስክሪንሻት አድርገው ይላኩልና ይስተካከላል።
ወደ ምን ልላክ ስክሪንሻት ውስጥ
ቴሌግራም ላይ ቴሌግራም
በዚህ ስልክሽ
አይደለም ልክ ጋር ቴሌግራማችን
okay ቴሌግራማችሁ አዎ
okay ምን ቻናሉ ታዲያ ምንድን ነው ሁለት support ነው የጥያቄ ምልክቱ ጋር አለ ቴሌግራማችን እዛ ሲነኩ ይወስዶታል ራሱ
ከየት ከእንትኑ website ላይ support ጋር ወደዛ ይወስደኛል
አዎ እሺ እሺ